hello ሰላም ጤና ይስጥልን።
አብሮ ይስጥልን እንዴት ዋላችሁ?
እግዚአብሔር ይመስገን።
ዛሬ የሚጀመረውን class ለመውሰድ እሺ
ክፍያ half መክፈል እንችላለን እንዴ?
ክፍያ ሙሉ ክፍያ ነው ለሶስት ወር የሚከፈለው።
okay ሙሉ ስንት ነው?
ሙሉ አስራ አምስት ሺህ ብር።
okay ለሶስት ወር አስራ አምስት ሺህ ብር። እሺ አዎ።
ስለዚህ ሙሉ ነው ማስገባት የምንችለው።
እ ለመዝግቦትና አካውንት እልክልዎታለሁ።
okay half ማስገባት አንችልም አይደለ?
አዎ okay እሺ እሺ ላኪልኝ። እሺ መልካም።
እሺ ስም አልበል ቤተልሔም
ቤተልሔማ።
አየው
እሺ ስልክ ቁጥር
ዘጠኝ ሰላሳ አምስት ሰላሳ አምስት አርባ ስምንት አርባ ስምንት አስር
አስር ሰማንያ
ሰማንያ የት አካባቢ ነው የሚኖሩት?
ወደ አዲሱ ገበያ
አዲሱ ገበያ። እሺ class የሚጀመረው ዛሬ ነው እም፣ አስራ አንድ ሰዓት ተኩል okay የሚያልቀው ደግሞ አንድ ሰዓት ተኩል ላይ ነው።
እሺ
ክፍያ ፈጽመው ካጠናቀቁ በኋላ screenshot አድርገው ይላኩልን።
እሺ
ከዛ class ኡን መከታተል ይችላሉ።
መልካም እሺ አመሰግናለሁ።
እሺ እናመሰግናለን።
እሺ እሺ ቻው።